ጤና ይስጥልን ቢጄ ኢትዮጵያ ፌኒክስ ነኝ እባክዎ ምን ልርዳው? ጤና ይስጥልን ቢጄ ኢትዮጵያ ፌኒክስ ነኝ እባክዎ ምን ልርዳው?
ይቅርታ መሲ ጀምባሁት ነኝ። የሆነ ጥያቄ ልጠይቅ ነበረ።
እሺ እሺ የእንትኑ የዚህ የ- የቤተ ብዙ ግን ግን እንዴት ነው የሚደረገው?
እ፣ ለ- ውጤቱን የቤተኛ ነጥቡን መጠቀም ፈልገው ነው።
አዎ መጠቀም አለብኝ።
እሺ ደንበኛችን ቢጄ አይዲ ትልቀበሉ
እ? እ?
ቢጄ አይዲ ከቴክስት አሁን የኛ ስልክ ሲላክሎት አዎ አንድ ላይ ቢጄ አይዲ ገብቶሎት የለ እሱን ይንገሩኝ።
አዎ እ፣ ቤት
ሄላ እሺ ሄላ ቴክስት ምነግርሽ
ቴክስቱ ላይ ቁጥር አለ የእርሶ ቢጄ አይዲዎት አለ አይደለ?
አዎ አዎ አዎ እሱ ነው የሚነግሩኝ ልመዝግብሎት እኔ እንደ እንደ
እ እ እ። ምን አሉ ደንበኛችን?
እ?
ይቅርታ ድምጾ እንደገና ልደውል ቁጥሩን አላስኩትም።
እሺ እሺ ደንበኛችን መልሶ ይደውሉ። እሺ።
ቁጥሩ text ላይ ያለው ቁጥር